ሄሎ ሄሎ አባ አዎ sister የገባ- የገባበትን ቁጥር ልንገርክ ያዘው እሺ ዜሮ ዘጠኝ ሰማንያ ሁለት ሰማንያ ሁለት ስልሳ ሰባት ዜሮ ዘጠኝ ሰማንያ ስድስት አዎ አዎ እሱም አልገባማ የራሴ ቁጥር ነው no no ገብቷል ገብቷል አባ መቼ ገብቷል ይ- ይ- busy እኛ ይላል ላይ እኮ እሱ ላይ እንደ- እሱ ላይ እሱ- እንደገባለን እኮ ነው የሚያሳየው። እሱ እሱ- ሲጀመር አዎ፣ ይኸውልህ account history ክ ላይ አዳም።
ሲጀመር successful ብሎ
ምን ብሎ successful ብሏል successful ብሎ ብሩ ግን አልገባም
እሺ screenshot አድርጌ ልላክልህ።
እየው እየው successful screenshot ኡም አለ successful አይደለም።
ብለኛል ግን ብሩ አልገባም successful እኮ ካለ አባ ሲጀመር ይገባል።
ብሩ ብሩ አልገባም balance ኡ እየው እስቲ balance ኡ መቶ አርባ አምስት ላይ ከኋላ እየው እስቲ ተጠቀምኩ ራሱ እየው ሶስት መቶ ብር አይደለም አዋ
ቆይ እሺ
እየው አልጠቀምኩም እኮ ቆይ አባቴ አንዴ ላሳየ። ገብቷል እኮ አዎ።
ገብቷል ይላል ግን balance ኡ እኔ ጋ አላይ- አልገባም okay አላየሁትም ነው ጥያቄ።
አዋ በመቶ አርባ አምስት ብር ነበረ ያኛው እሺ የአሁኑ አንዴ- ሰማንያ ሁለት ሶስት ቡል ብሎ ያየሁትና መቶ አርባ አምስት ብቻ ነው እየው የጠቀምኩ ራሱ
ቆይ አንዴ ጠብቀኝ። ሶስት መቶ ብር ገብቶልሃል። screenshot አድርጌ ልላክልህ።
ያው ገብቶበት ገብቶልህ ተጫውተህበት ነው። እሺ ያው screenshot አዎ፣ አድርጌ ልክልሃለሁ። ያው ልክልሃለሁ እኮ አባቴ፣ ምንም እኮ የሚያጨቃጭቀን ነገር የለም። ይኸው ልላክልህ። እሺ
አልተጠቀምም sister አይደለም አባ፣ ይኸው ሶስት ስድስት መቶ ሀያ ማን ነው ሶስት መቶ ሀያ ብር ነበረክ። የ deposit ዋ ብር ድጋሚ ስትገባ ስድስት መቶ ሀያ ብር ከአርባ ስምንት አዎ።
ሆነልህ።
አሁን ገባ ከመጨረሻ ላይ ማለት ነው እ በቃ እሺ አባቴ